ጤና ይስጥልኝ ሁሉ ስፖርት እባኮ ምን ልርዳዎ?
እማ account እንዴት እንደምከፍት ትነግሪኛለሽ?
መጀመሪያ ሁሉ ስፖርት ላይ Chrome ላይ ይገቡና ሁሉ ስፖርት dot com ብለው ይጽፋሉ።
እሺ ከዛ website ሲመጣሎት ጥግ ላይ ይመዝገቡ ወይም ደግሞ register የሚል ያገኛሉ።
እሺ ከዛ እዛ ላይ ሲገቡ መጀመሪያ ሙሉ ስሞትን ይጠይቆታል። ከዛ ስልክ ያስገባሉ። ከዛ ደግሞ password ያስገቡና confirm ያደርጉለታል password ኡን።
እሺ ከዛ እ እሱን register ካደረጉ በኋላ OTP ይልክሎታል verify ማድረጊያ። ያንን እሺ።
OTP ካስገቡ በኋላ ያው account ይከፍታሉ ማለት ነው።
እሺ ብርስ ምናምን በቴሌ ብር ምናምን ከገቡ በኋላ wallet ውስጥ ይገቡና deposit እና withdraw የሚል አለ። እዛው ላይ አዎ።
እያስገቡ እያስወጡ መጫወት ይችላሉ።
በቴሌ ብር ማለት ነው።
አዎ እሺ እናቴ አመሰግናለሁ።
እሺ።